ቁርሴን
Hello
Hello ሰለሞን አቤት አቤት እንዴት አደርክ?
ሰላም አደር አለን። እኔ የምልህ እነዚህ return order ትናንትና መሄድ የነበረባቸው ተመላሽ የሆኑት አ order ኦች አሉና ደውዬላቸው ነበር። አሁን ለ customer ኦች እዚህ ጋር ያስገባችሁት item ትክክል አይደለም እነሱ ቀረብን ከሚሉት ጋር
Item አዎ ማን
ለምሳሌ አሁን ለምሳሌ?
ይኸውልህ ትዕግስት ሰሚት ያለችው ማለት ነው። እናንተ ትዕግስት- ያስገባችሁት ሽንኩርት ነው ያላችሁት በ quality ማለት ነው።
ቆይ ሊያው ቆይ አንዴ የመቼው ነው በአስራ ሰባት መሄድ የነበረበት ዛሬ የሚላክላቸው ማለት ነው። check አድርጉ ብሎ ነበረ። ያው
እኮ የትናንት ትናንት ያስገባሁት ነው አይደለም አዎ አንተን ያስገባኸው ትዕግስት የሚባል እኮ አላስገባውም እኔ ትዕግስት አለች ዜሮ ሪተርን ኦርደር ላይ እስቲ ቼክ አድርገው አንተ ጋር ኮምፕሌንት ላይ አይደለ ኮምፕሌን ላይ ከዛ ሪተርን ኦርደር እኮ ሪተርን ኦርደር ላይ ከዛ አስራ አበባ ሰባት ዝሚት አስራ ፀሐይ ሰባት ሚት ሳራ ሚት አበበች የሚና የማት ትዕግስት ዛሬ የሚል ምንድን ነው ያብ የሚለኝ እሱ እኮ የአስራ ሰባት ነው የሚለኝ እኮ የአስራ ሰባት ያው የአስራ ሰባት ክፈች ሲ ኮምፕሌንት ላይ እዩ ሲ እኮ Return ሪተ- ሪተርን ኦርደር ላይ እና ታዲያ እዩ እኮ ሲ እዛ አበበ ላይ ነው የአስራ ሰባት ትዕግስት እስቲ እሺ ትዕግስት የሚል የለም
Okay አበጋዝ
አበጋዝ ፀሐይ ሳራ አይ፣ አ፣ አበበች የሚና የማቲ እም፣ በቃ እሺ። እነዚህ ቀይ ያደረጋችሁበት ምንድን ነው?
ቀይ ያረበታል እንዴ okay እም።
ከላይ ያሉት እም፣ እኔ እንጃ የፀሐይ ዝም ብዬ ልደውላቸው።
አ፣ ደዊላቸውና ማለት ነው ይኸውልሽ እም፣ የምንልከው ማማን መሰለሽ እም፣
እ፣ አበጋዝ ይላካል ፀሐይ ትላካለች እሺ
እ፣ ፀሐይ እንኳን አትላክም ፀሐይ አትላክም አ፣ ለዛ ነው ቀይ የሆነው።
አ፣ ፀሐይ ፀሐይ አትላክም እሺ አበጋዝ ይላካል ሳራ እም።
ይላካለች አበበች ትላካለች እም፣ የሚም የሚ እንኳን እንትን ነው ስጦታ ነው ሄዶላታል gift እሺ ስለዚህ ለእሱ አልደውልም።
አ፣ ስልኳን ይዘን።
የማቲ ደግሞ ዛሬ የሚወጣ order አለኝ ከሱ ጋር ይምጣልኝ ነው ያለችው እም፣ እንግዲህ እስካሁን order ዋን እኔም አላየሁትም የእሷን order
ስለዚህ ይሄ ብቻ ይሄድላታል ታዲያ ካሮቱ ብቻ።
አልቀበልም እሱን ብቻ አልቀበልም እያለች ነው ስለዚህ በቃ አልደውላ ለእሷ።
አትደውይላት አትደውይላት ስለዚህ በቃ ለአበጋዝ ለሳራና ለአበበች ነው የምደውለው።
አበበችም ደውዬላታለሁ እኔ ደውለሃል?
ደውዬላት እ፣ ልክልሻለሁ ብያታለሁ ልክላታለሁ በቃ ስለዚህ ለአበጋዝና ለሳራ ሁላቸውና ላሳውቅ በቃ ለአበጋዝና ለሳኤ ደውይላትና እነግርሃለሁ። በቃ እሺ፣ በቃ ንገሪኝ እሺ፣ እሺ።